ሄሎ ጤና ይስጥልኝ።
ሄሎ ሄሎ ሄሎ ሰላም አደራችሁ።
እንዴት አደር?
ማሽን ነበረኝ እና አልደረ- ሳይደርስ ቀርቶ ነው አልተደወለልኝም።
እሺ በምን ነበር የገባው?
ቅዳሜ ሳምንት አለፈው።
እድሳት ነው ብልሽት ነው የገባው?
እድሳት እድሳት እድሳት ነው የገባው?
አ እሺ የማሽን ቁጥር ትነግረኛለህ?
ማሽን ቁጥር ስንት ነበር? አሁን ቢሮ ላይ